የምርጫው ዕለት ማክሰኞ ማታ ውጤቱን በከፍተኛ ጉጉት አይናቸውን ተክለው ሲከታተሉ ይስተዋላሉ። የሚጠብቁት ሂለሪ ክሊንተን አሸንፈው ሴቶች በፍጥረታቸው ከወንዶች ጋር እኩል መሆናቸውን የሚያረጋግጠውን ድል ነበር። እናቶች ሴቶች ልጆቻቸውን ይህንኑ ሊያረጋግጡላቸው ወደ ድምፅ መስጫ ጣቢያዎች ይዘዋቸው ሄደዋል።
ሕይወትን የሚቀይር ታሪክ ነው። ሴቶቹ ልጆቼ ሴት ልጅ ፕሬዝደንት መሆን እንደምትችል ምንጊዜም ቢሆን ይገነዘባሉ። ስለዚህም ማንም ይህንን ያንን ማድረግ አትችሉም ሊላቸው አይችልም።
በደንብ ነዋ ፕሬዝዳንት ለመሆን እንችላለን።
ሂለሪ ክሊንተንም በምርጫው መሸነፋቸውን በተቀበሉበት ንግግራቸው ሴቶች ልጆችን አበረታተዋል።
ክብር የሚገባችሁ ጠንካሮች መሆናችሁን፣ ህልማችሁን እውን ለማድረግ እንድትችሉ በዚህ ዓለም ላይ ያለ እድል ሁሉ እንደሚገባችሁ ከቶ እንዳትጠራጠሩ።
ለመሆኑ ምንድን ነው የተፈጠረውና ሂለሪ ክሊንተን የተሸነፉት? ድምፅ ሰጪዎችን አስመልክቶ የወንዶችና የሴቶች ድምፅ ልዩነት በጣም የሚያስገርም እንደሆነ ነው እየተነገረ ያለው። ፒው ሪሰርች የተባለው ድርጅት ባካሄደው ግምገማ እንደደረሰበት ትረምፕን የመረጡት ነጭ ሴቶች በአስር ከመቶ እንደሚበልጡ ነው ያሳየው። ዴቪድ ሹልስ በሃምላይን ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። እንዲህ ሲሉ ያስረዳሉ።
አሁንም ከሕዝባችን ውስጥ ሴትን ለዩናይትድ ስቴትስ ፕሬዝደንትነት ለመምረጥ የማይፈልግ ብዛት ያለው ሰው መኖሩን የሚያሳይ ይመስለኛል።
ኮሊን ጀንኪንስ እንደ ኤሮፓውያን አቆጣጠር በ1900ዎቹ የመጀመሪያ ዓመታት ሴቶች የመምረጥ መብታቸው እንዲከበር የተካሄደው ትግል መሪ የነበሩት የኤሊዛቤት ኬዲ ስታንተን የልጅ ልጅ ናቸው። አያታቸው ቢኖሩ ኖሮ ምን ይሉ ነበር?
ከዚህ በኋላ ምን መደረግ አለበት ብላ የምትጠይቅ ይመስለኛል።
አንዳንዶች የዶናልድ ትራምፕ ደጋፊዎች በበኩላቸው ሴት ነገር ግን ለየት ያለች ሴት ፕሬዝደንት እንድትሆን እንፈልጋለን ነው የሚሉት።
እንዴታ ሴት ፕሬዝዳንት ብትሆን እፈልጋለሁ፣ ግን ሀቀኛ ሴት መሆን አለባት።
ሚስስ ሂለሪ ክሊንተን በዚህ መልኩ ከስዕሉ ቢወጡም እኛ ደግሞ ተራችንን እንተካለን ያሉ ሌሎች አሉ።
አሁን ወቅቱ እንደገና ወጥተን ንቁ የፖለቲካ ተሳትፎ የምናደርግበት ነው።
አሜሪካውያት የመምረጥ መብታቸውን ከአንድ ምዕተ ዓመት በፊት ታግለው ተቀዳጁ። አሁን ደግሞ ከዚህ ምርጫ በኋላ አንድ ቀን የዋይት ሀውስን መንበር ለመቀዳጀት የበለጠ ትግል ማካሄድ ይኖርባቸዋል።